ሮታ ነው ወይ ሽፈራ ቁርጥ አለ። ምን ሆነ ነው?
እኔ እንጃ ጨርሼ አሁን ጨርሼ አሁን ገባሁ።
ገባህ ቤት?
አዎ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ።
ኧረ ችግር የለም እሺ ሽፈራ፣ ችግር የለም በቃ እሺ ሽፈራ፣ እሺ እንትኑ ደረሰኞቹን ወስጃለሁ። በቃ የሁሉንም የቀይ መስቀልም እዛው ላይ አንድ የምን አድርገው፣ አዎ አይ ለብቻ አድርጌዋለሁ አንድ ላይ።
አንድ ላይ አድርገው እዛ ደረሰኝ ጋር እንደ ከተትኩ እኮ ከትቼዋለሁ።
ወላት እሺ፣ አይ እንትኑ እንትኑ ለብቻ የሁለት ሺ አስራ ስድስቱ ለብቻ ነው ያደረኩት አይ አንድ ቀን ከእናንተ እዛ ውስጥ አንድ እኮ ቀን።
አንድ ላይ አ- አድርጋለሁ።
እሺ ሽፈራ፣ እሺ እሺ፣ እሺ፣ ቻው።